ሌላ Hello ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር የምንደውልሎት።
እሺ፣ ስለ service ኣችን ያለዎትን አስተያየት ለመቀበል ነበር የደወልነው።
እሺ፣ ደስ ይለኛል።
እሺ እና እ፣ እስካሁን order አድርገው በ delivery ያችን ደስተኛ ኖት ረስተዋል?
Okay፣ እሺ። ለ order አድርጌ ነበር ትላንትና እ? ላል- ትላንትና order አድርጌ ነበረ።
እሺ
አ- አልሞላም መሰለኝ group
Okay። ግሩፕ አልሞላም።
አላማ እንጂ አድርገናል። ጎረቤት አድርገን order አድርገናል።
Okay። ስለዚህ እስካሁን order ባደረጉበት ሰዓት እ፣ በተባለው ጊዜ ነው የመጣው። አጠቃላይ ስለ service አችን ያሉትን አዎ።
አስተያየት ሊነግሩኝ ነው።
አይ አሪፍ ነው። እ፣ የሚመጣበት ደስ ይላል። እ፣ ወዲያው ይመጣለን። አሪፍ ነው ያላችሁ በ product
product ኦች አሪፍ ናቸው። በጣም quality ያቸው አንደኛ ነው ካለው ከገበያው ላይ ካለው እናንተ more advantage እና ቆንጆ ነው። አሪፍ ነው። ዋጋውም አሪፍ ነው። ተመጣጣኝ ነው።
Okay እ፣ አንዳንዴ ግን እ፣ አንዳንዴ የተበላሹ አንዳንዴ ሸምሆ ያጋጥማል እንጂ ሌላው ነገር አሪፍ ነው እና ተመላሽ ደግሞ ይደረግልናል።
አዎ።
እሱም ደግሞ አሪፍ ነው። አሪፍ ነገር ነው በጣም ተመላሽ ማድረጋቸው አሪፍ ነው በጣም የተበላሸ product ሲመጣ ለምሳሌ ምን ነበር የመጣው product?
አሁን ጊዜ ፒንክ የአቮካዶ አቮካዶ።
አቮካዶ ወይ ደግሞ ፓፓዬ ነው። ፓፓዬ የተበላሸ ጊዜ መጡ ፓፓዬ እና ናና እም፣
ከዛ ግን ወዲያው ተመላሽ ተደርጎልናል።
Okay እሺ። እ፣ ይሄንን ብትጨምሩ more ከእናንተ order ማድረግ እንችላለን ወይም ብታስተካክሉ የሚሉ ነገር አለ?
አ፣ አሁን ላይ አሪፍ ነው። እንደውም አሪፍ አሪፍ ነገሮች ናቸው። notification ኡ ላይ ያየሁት እ፣ ብዙ ነገሮች ናቸው add ያደረጋቸው ያላቸው። ስለዚህ የሚጨምረው ነገር ያለ ይመስለኛል። አሪፍ ነው።
እሺ እሺ፣ እናመሰግናለን በጣም order ያድርጉ።
ችግር የለም።
እሺ እሺ፣ እሺ፣ መልካም።
መልካም ቀን።
መልካም